पेन्सिल पेन्सिल લખેલું આવે અમુક સમાજ እርዳታ ፈልጌ ነበር። እሸቱ ማናገር ፈልጌ እ ምን አልሽኝ? hello ይቆራረጣለኝ። ኧረ አይስ- አይሰማም። የሆነ የሚያስተጋባ ነገር አለ። አቤት ሄሎ